hello hello፣ አቤት ሰላም ከዋሽንግተን ሕክምና ማዕከል ነው የምደውለው።
ከዋሽንግተን እሺ እሺ ማየ እሺ፣ CT scan ጠይቀውኝ ነበር። አሁን እ CT scan አዎ ጠይቄሽ ነበርና እሺ፣
እኛም ከክፍለ ሀገር ስለመጣን ትንሽ የተለያዩ ሳንቲም አዎ።
እጥረት ስላለን እንትን ልነግሮት ነው መምጣት ምን?
የሚችሉት ከሰባት ሰዓት ጀምሮ ነው። እሺ፣
okay ከሰባት ሰዓት ጀምሮ ከሰባት ሰዓት በኋላ ነው የሚመጡት።
ነው እሺ አዎ።
ታንኪዩ ታንኪዩ እሺ ጥሩ